ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ደምስስ በረዳ ነው። ደምስስ ደምስ በረዳ ወረዳ እ ነው አይደል?
ከአሪ- ከአደለውም አደለውም ከአሪፍ ቤ ነው።
አዎ ካርፌ ነው ደውለው።
እሺ የእሱ ሰራተኛ ነኝ። እሺ
ባሪፍ ፖስት ማሽን ለረዥም ጊዜ ትራንዛክሽን እያሳየን አይደለም። ያጋጠማችሁ ችግር አለ?
አይ የለም፣ ያው ከስተመሩ ብዙም አይጠቀምም። ሁለተኛ ነገር ደግሞ ስራ ይላል። ለዛ ነው
ኦኬ ከስተመሩ ምንድን ነው የሚጠቀመው በብዛት? ሌላ ሌላ ስራ ነስፋል።
ቤት ነው ትራንስፈር ነው የሚጠቀመው።
አዎ
ኦኬ እሺ፣ በተሻላችሁ መጠን ሪኮመንድ ለማድረግ ሞክሩ። ያው እና ደግሞ ሌላ ችግር ከገጠማችሁ ፖስት ማሽኑ ላይ ዘጠና ሶስት ዘጠና አምስት ደውላችሁ እርዳታ ማግኘት ትችላላችሁ።
ችግር የለም። እሺ እሺ መልካም ቀን።
አይ